ሄሎ
አቤት ሰላም አስጠለን ሰላም ጤና ይስጥልን። ቴሌቪዥን
ቴሌዊን እንትን እያልኩ ነበር። ሜሴጁ ላይ ይገባል እንጂ ስልኬን ያው ቴሌ ቴሌዊን
አቤት
ቴሌዊን ሜሴጅ ይገባልኝ ነበር ግን እንትኑ አጫወቱ ቤል አዲድ ምናምን እያለ ይላል። እንዴት ነው አጫወቱ?
እሺ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይደውላሉ። መጀመሪያ እሺ ሶስት ቁጥር ላይ ተመዝግበዋል ከሆነ ሶስት ቁጥር ላይ ለመጫወት የሚል አለ።
አ ለመጫወት ሲጫኑ ጥያቄና መልስ ድሎትን ይሞክሩ የሚል አለ
አልተመዘገቡም ይላል እኮ
እኮ። ለመመዝገብ ደግሞ daily በሁለት ብር ነው subscribe ሲያደርጉ። ሳምንታዊ ከሆነ ደግሞ አስር ብር
አ ሳምንታዊ ከሆነ አስር ብር አዎ ምን ላይ ነው መላክ የሚችለው እሱን?
subscribe ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ሲደውሉ አንድ ቁጥር ላይ ለመመዝገብ የሚል አለ subscribe የሚል መጀመሪያ ይመዘገባሉ።
እሺ
ይሁትና ግልጽ ያልሆነ ነገር ካለ መጠየቅ ይችላሉ።
እሺ እሺ